ጤና ይስጥልኝ አልፌ ሳምሰኝ ባኮ ምን ልርዳው?
አዎ ኦሮምኛ አማርኛ አላሉም።
እቤ መስመር ላይ ያሉ
አማርኛ አላሉም።
ድምፆት ይቆራረጥ ደንበኛችን
እም፣
ምን አሉኝ
እሺ
ሰማውታል ሰማውታል ደንበኛ
ምንድን ነው?
መስመር ላይ ያሉ
አማርኛ አላሉም።
በምንኛ ነው የሚናገሩት ደንበኛችን?
አዎ ኦሮምኛ ነው የሚናገሩት?
አዎ አዎ
እሺ መልሰን እንደውላለን።